ጤና Hello.
ይስጥልኝ አርሽ ፔ ረዚህ ነው ባኩም ምን ልርሶ
ሰላም ነው።
እግዚአብሔር ይመስገን። እንዴት ኖት?
ቴሌ ብር ላይ ወደ ኩዊክ ብር እያስተላለፍ ቆጥሮብኝ ነበር።
አሁን የሞከሩት ደንበኛችን አሁን እየደወልኩ ነበር። አይደለም ከሶስት ቀን በፊት
አመልክተው ነበር።
ሮብ ቀን ማለት ነው። አዎ አመልክ- screenshot አድርገህ ላክልኝ ብሎኝ እ፣ ስልክ ያልክ ብሎኝ ነው።
እሺ በ- በሌላ ስልክ መላክ እችላለሁ?
ይቻላል ደንበኛችን። ከስር ግን ስልኮትና ስሙትን ያስቀምጡልን።
እሺ ከስራ አስቀምጣለሁ። እሺ።
በዚህ ስልክ ነው ያስመዘገቡት።
አዎ በዚህ ነው።
እሺ ደንበኛችን ጉዳይ ትታይሎታል፣ ይላኩልን።
እሺ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ እሺ